ሰላም ጤና ይስጥልኝ።
አቤት ሰላም።
ከአዲስ Outfits ነበር የምደውለው። ቀሚስ order አድርገሽ ነበር?
ቀሚስ?
አዎ ቀሚስ አዘሽ ነበር።
ዋይ ምን አይነት ቀሚስ እስኪ ተላክልሽ?
እ
ምን አይነት ቀሚስ ነው?
ጥቁር ረዘም ያለ ቀሚስ አዘሽ ነበረ አዲስ Outfits ላይ።
ኧረ ጥቁር ጥቁር ሳይፈልግ
በጥቁር color ነው የሚያሳየኝ እዚህ ጋር።
በፌስቡክ ነው።
okay ቆይ ቆይ ችግር የለም። እሺ ቦርሳ እስኪ ተላክልኝ ፌስቡክ ከሆነ ጥቁር ቦርሳ ቦርሳ ጥቁር ቦርሳ
አሀ ጥቁር ቦርሳ ስንት ነው?
ጥቁር ቦርሳ አዘሻል ሁለት ሺህ ሰባት መቶ ዘጠና ዘጠኝ ብር
ኦ፣ ወደ- በቃ እንደውላለሽ። ይሄን አንቺ ነው ስልክ?
አዎ እሺ በቃ እንደውላለሁ።
እሺ እሺ እሺ ማለት ነው። አይ ቦርሳ አሪፍ ነው።